hello አቤት ጤና ይስጥልኝ። አባቶት ምን ልርዳው?
message ገብቶብኝ አዲስ ቁጥር ነው ወደዚህ ደውሉ ስል ደውዬ ለዛ ነው ትኬት ማለት እድሎትን እንዲሞክሩበት የሚረዳውት ነገር ነው።
እ?
ትኬት ማለት አ፣ እድሎትን እንዲሞክሩበት ነው። የቴሌቪዥን game ሲሆን እድሎትን ሞክረው እድል ከቀናት laptopኦችን ከአምስት ሺህ ብር ከአምስት እስከ አምስት መቶ ብር ካርድ የሚሸለሙበት የእድል game ነው።
አጠቃቀሙ እንዴት ነው?
እ?
አጠቃቀሙ እንዴት ነው? አልገባኝም።
ኮከብ ዘጠኝ ኮከብ ዘጠኝ ሰማንያ አምስት ምን ይሻላል ብለው ልከው እ፣ ሶስት ቁጥር ለመጫወት ሚላለ እሱን ሲነኩት እድሎትን ይሞክሩና ጥያቄና መልስ ይመጣለታል። ባለች ትኬት እድሎትን መሞከር ይችላሉ።
እሺ እናመሰግናለን።
እሺ
እሺ።